Hello.
ሄላው ወይ
አቤት።
አሁን ሸራ ስልኩ አሁን ያዋራሽ ልጅ ነኝ።
እሺ
ዜሮ ስምንት ሺህ ታርጋው
ምን?
ኪንግ አፕ ያልኩሽ ማን ነው?
ኦኬ። አይ ሌላ ሌላ ሰው ጋር ነው የገባኸው። ብዙ ስለሆነ ነው ይሄን ቁጥር የምናነሳው። ቲንክ አፕ
እ ኪንግ አፕ ዜሮ ስምንት ሺህ ጉባ እንትን burgundy color burgundy color።
እ Okay። ቁጥር ልስጥ። መስቀል ፍላወር branch ሆነ።
እሺ አይ ነው እኮ ችግር የሆነብን እኮ አንዱ ሲደወልበት አንዱ ጋር ነው ታሲ ነኝ ይላል። ግራ ጋባችሁን እኮ
ዜሮ ዘጠኝ ሰላሳ ሰባት
ዜሮ ዘጠኝ ሰላሳ ሰባት አርባ ስምንት እ አርባ ስምንት
አርባ ስምንት ሰማንያ ሶስት አርባ ስምንት ሰማንያ ሶስት አርባ ስምንት አርባ ስምንት አይ አሁን እያዋሯ ነበር ተቋርጦብን ነው።
አዎ ልክ ነህ። ይሄ ፓስተር branch ነው። አሁን ያነሳችልህ መስቀል ፍላወር branch ነው የሚሆነው እኛ ጋር King Cab ስለሌለ ማለት ነው።
አዎ ፓስተር branch ማ መኪና ሁለት ጊዜ ገዝተናቸዋል እኮ አደባባዩ ጋር ያለው እንትን አሊባባ ነው።
አዎ ይሄ እዛ branch ነው። ስለዚህ King Cab መስቀል ፍላወር branch ነው የሚሆነው።
በቃ እሺ።